ሰላም ጤና ይስጥልን። ችብችብ እባክዎ ምን ልርዳዎ?
እንትን ነበር ይቀር
ሄሎ ሄሎ ሄሎ፣ አቤት።
እንትን አዘን ነበር ሽንኩርትና በዚህ ቁጥር ነው ያዘዙት?
እ፣ አይ በሌላ ቁጥር ነበረ ስልክ ስልክ ቁጥሩ ቁ- ልስጦት እሺ ንገሩኝ። እሺ ዜሮ ዘጠኝ አስራ ሶስት ዜሮ ስምንት ዘጠኝ አስራ ሶስት ዜሮ ስምንት ዘጠና ስድስት ሰላሳ ሶስት ዘጠና ዘጠኝ ሰላሳ ሶስት አይ ዘጠና ስድስት ሰላሳ ሶስት
ዮርዳኖስ አዎ
okay ወጥቷል። product ዎት እኮ እየመጣ ነው።
አይ ቀረብን ብለን ነው ለነገ ነበረ የምንፈልገው። ዛሬ ካላደረ ምንም ልናደርገው ስላልቻልን ነው ቁጥሩን የደወልንላቸው።
ልስጦት፣ driver ኡን check ያደርጋሉ።
እሺ በቃ text ያደርጉልኛል ወይስ?
ይቅርታ አሁን ልንገሩት የመስመር ስልክ ስለሆነ እሺ አንዴ ጠብቁኝ። እሺ ሄሎ ነገር
ሄሎ አቤት ይንገሩኝ።
እሺ ሀምሳ አንድ ሰማንያ ዘጠኝ
ዜሮ ዘጠኝ ነው።
አዎ ዜሮ ዘጠኝ ሀምሳ አንድ ሰማንያ ዘጠኝ እሺ አርባ ስምንት ሰማንያ
እሺ እሺ ማት ይባላል ይደውሉለት እሺ እሺ መልካም ቀን